ሄሎ
ሄሎ ሰላም ጤና ይስጥልን።
አብሮ ይስጥልን።
አለን ምን ቴሌቪዥን ለብ- እ፣ ቴሌቪዥን እ፣ ስንት ጥያቄ ስመለስ ነው?
ጥያቄና መልሶቹን አስር ነው። ሽልማቶቹ እንደ ድል ነው። ድሎትን ይሞክሩ የሚለው መጫወት በትኬት
ለቲኬት አዎ ትኬት ካሉት የድል ጨዋታን ሲጫወቱ ላፕቶፕ ስል ከአምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ሽልማት ያገኛል።
OK። በ text ነበረ ሲጫወት ነበርኩት።
እ፣
እ፣ ከአስር በላይ ጥያቄዎችን ነበረ የመለስኩት፣ ግን በተከታታይ መሆን አለበት።
የቴሌዊን አስር ነው። ከአስር በላይ የለም። ጥያቄና መልሶቹን አስር ነው መመለስ።
OK። አስር ነው የሚሰጠው በቀን።
አስሩን በተከታታይ መመለስ አለበት።
OK። አስር ጥያቄ ነው የሚሰጠው በቀን።
አዎ፣ እሺ